hello
ሰላም ጤና ይስጥልኝ። እንዴት ቤት ሰላም ነሽ? ሶስት ሺህ ብር ወደ deposit አሳልፌ አልገባልኝ። message መጣ፣ ግን ብሩ አልገባም ወደ ቤት።
አዎ፣ አሁን ደውለልኝ ነበረ ሶስት ሺህ ብር ብለህ።
አዎ
እሺ ትንሽ ጠብቁን። እሺ አሁንም አልተስተካከለም።
ከዛ ወደዚህ ደግሞ አሁን ሌላ ሰው ነው የጎን ያለው አስገብቶ መጣ። ሁለት ጊዜ አስገብቶ ማለት ነው። እኔ አሁን አዎ ትናንትና- ያንተም ይገባላል። ትንሽ ጠብቀው። እሺ ያንተ ብቻ ሳይሆን የተወሰኑ ሰዎች ነው እንደዚህ አብሮ የሆነው።
ትናንትናም ስድስት ሺህ አምስት መቶ አልገባም እስካሁን።
አዎ አንድ ላይ በቃ ነገ ሴት ይደረጋል። እሺ ዛሬ እሑድ ስለሆነ አሁን እኛም ልንወጣ ስለሆነ ትንሽ እስከ ነገ ድረስ ይጠብቁን።
አሁን ሌላ ለምን ይገባል? አና እኔ ከዛ ወደዛ አሁን አንድ ሺህ አስገብቼ ገባ።
በቃ ያንተም አንድ- ይገባላል። እሺ
እኔ ራሱ አንድ ሺህ አስገብቼ ገባ ያዝ
አዎ እኮ ይገባል። በቃ ያኛውም ትንሽ ጠብቁን።
አስተካክያ እሺ እሺ